በአራት ከፍላለች።
ጤና ይስጥልኝ New Corner ነው።
ምን ልታዘዝ?
እሺ ከ BeU ነበር በ order ነበር መቶ አምስት ዜሮ ሶስት አስራ ዘጠኝ order አልተቀበላችሁም?
አሁን text ወቶልኝ እየጠየቅኩ ነበር እንድላቸው ነው እያልኩ አሁን ነው የገባ text ኡ ነው።
እሺ ምን ያህል ደቂቃ ይቆያል ከዚህ በኋላ?
ምን ያህል chicken burger ምን ያክል ደቂቃ ይቆያል? እዛ ምን ያክል ደቂቃ ይቆያል? ከዚህ chicken burger አምስት ላይ አይደርስም። እዛ ጋር ሲወጣ ነው ስንት ደቂቃ?
በቃ ሰባት ደቂቃ
ሰባት ደቂቃ?
ማናት ልጅቷ?
እሺ ቶሎ አድርሱለት። እሺ
ይሰራል።
ቶሎ በሉ እሺ።
ቺክን በርገር